ጤና ይስጥልኝ። ሁሉ ስፖርት በኮ የምንረዳው
ኦቲፒ አይዲና ካለ ፓስወርድ ጊዜ ላደረገ
ሄሎ ወይ አልተሰማ ምን አሉኝ?
ኦቲፒ አይልክም። ፓስወርድ ሪሴት ለማድረግ ረስቼው።
ኦቲፒ አይልክም። እሺ ቼክ እናደርጋለን።
ቁጥሩ ይሄ አይደለም ግን ዜሮ ዘጠኝ
እሺ
አስራ ሁለት እም፣
ስልሳ እም፣
አስራ አምስት ሰማንያ ስምንት እሺ